ጤና ይስጥልኝ።
እሺ አብረን ከቢጃ ኢትዮጵያንም ደውሎ አሁን ደውሎ ነበር ተቋረጠ።
እናግሬያለሁ።
ሸዋ ባርና ሬስቶራንት ኖት?
አዎ ሻባ ባር ሬስቶራንት ስሞትን ይንገሩኝ። ስሞትን ማን ልበል? የእርስዎን እ የእርስዎን ስም ይንገሩኝ። ማን ልበል?
የእሷ ስም
አዎ ስሞትን ይንገሩኝ።
ስም ዋና ማሹ ማሹ ነው የሚባለው።
ይቅርታ ስሞትን የእርስዎን ማን ልበል?
የእሷ ስም እ፣ ባርና ሬስቶራንት የሻባ ባርና ሬስቶራንት ይቅርታ ደንበኛችን፣ የእርስዎን ስም ነው የጠየቅኩት።
እ ስሞትን ማን ልበል? የእርስዎ ስሞት ይንገሩኝ። ማን ነው የሚባሉት እርስዎ?
እነሱ ሸዋልሽ ሸዋልሽ ሸዋልሽ
እሺ ስልክ ቁጥር የደወሉበትን ለያዘው። አሁን የደወሉበትን ስልክ ቁጥር ለያዘው።
አዎ ያያው
እሺ ድራፍት ማሽኑ በጣም ስላረጀ አዲስ ድራፍት ማሽን አይደለ የጠየቁት?
ዘሮች ላይ ስጦታ ድንጋይ እሺ
ሀምሳ ስድስት እሺ
ሰላሳ እህ
ሰላሳ
ድጋሚ
አይደለም የዘሮች ላይ ሀምሳ ሀምሳ ስድስት ስድስት ሰላሳ ሰላሳ እሺ
ሀምሳ ሰባት እሺ
ስልሳ ስምንት
እሺ አሁን ጥያቄዎት አዲስ draft machine ነው አይደለ?
አዎ አዲስ አይደለም እንዳለ ቤተሰብ ላይ ዕቃ እየተሰራ ነው ያለ
እሺ ጥያቄዎትን መዝግቤ በቂ አቅርቦት ካለ የእቃ አቅርቦት ካለ ይመጣልዎታል ማሽን። ሌላም ረዳዎት ነገር አለ? ስለደወሉ አመሰግናለን።